ለችፕችፕ
ቲማቲም ቀር ከትእዛዝ ላይ አንዱ ቲማቲም ቀርቶ ነበር። የኩ ሳምንት አለፈው። እናት ምን አሉት?
ቲማቲም አታዞ ከመሀል ቀርቶ ነበር እና አላመጡትም ብዬ በጣም
መቼ ነበር ያዘዙት?
አስራ ሰባት ነው ምናምን የታዘዘ
እስኪ ይቅርታ ስልክዎትን ይንገሩኝ እስኪ ሊሆን ዜሮ ዘጠኝ ሰላሳ
እሺ ሀያ ዘጠኝ እሺ አርባ አምስት እሺ ሀያ ዘጠኝ
ምንድን ነው ቀረ ያሉኝ? ቲማቲም ቲማቲም አዎ ቲማቲሙ አልበላም።
ሬስቶራንት ኳሊቲ ነው።
አዎ አዎ በሬስቶራንት ኳሊቲ ነው።
ዘጠኝ ኪሎ
አዎ ዘጠኝ ኪሎ
እሺ ነገ እንመጣለሁ ላደርግ።
አዎ እንደዛ እያሉ እኮ ግን አቆዩን ነገ ነገ እያሉ።
ትላንትና ይመጣል ተብሎ ነበር ለዛሬ።
አዎ ትላንትና ራሱ ትላንት ይመጣል ተብሎ ነበረ። እሑድ ዕለት ማለት ቅዳሜ ዕለት ለዛሬ ማለት ነው። ቅዳሜ እሑድ ይመጣል አለኝ።
እህ በቃ ለነገ ላስገባውኝና የት ነው location የሞሉት?
ሚኒሊክ ሆስፒታል
እሺ ለነገ አስገባለሁ። በቃ ነገ ይመጣል።
እሺ እሺ እሺ እሺ መልካም ቀን።
እሺ